ጤና ይስጥልኝ። በኢስት ቤት አዎ፣ ጤና ይስጥልኝ።
አዎ፣ ጤና ይስጥልኝ። ምን እንርዳ?
deposit ነው deposit።
deposit?
አዎ፣ የትናንትና ነው። እስካሁን አልገባም።
ትናንትና deposit አድርጋ ነው?
አዎ።
በምንድን ነው deposit ያደረገው?
ከባንክ ከአዋሽ
ከአዋሽ ባንክ?
አዎ፣ ከቻባ ነው።
እሺ፣ ከአዋሽ ባንክ የገባልን message አዎ፣ ከአዋሽ አለ።
ቁጥር ጋር አድርገህ ላክልን ቴሌግራም ላይ።
አሁን ሁሉ ፕሪንሾች ምናምን ሜሴጅ አለ፣ ግን ኦፍላይን ነው ሁሉ ምን አልከኝ?
ኦፍላይን ነው። ቴሌግራም ነው የኛዋ ኦፍላይን አይደለም ቴሌግራም ላይ ይሰራል።
አሁን ስራ አዎ፣ ይሰራል። ድጋሚ ላክልና ቼክ እናደርግልሃለን።
አሁን አሁን ሸገር እሺ